አልተወኝም ጌታ ለካስ ይወደኛል። አልተወኝም ጌታ ለካስ ይወደኛል። ዛሬም ስበድለው ልጄ ነህ ይለኛል። ዛሬም ስበድለው ልጄ ነሽ ይለኛል። አልተወኝም ጌታ ለካስ ይወደኛል። አልተወኝም ጌታ ለካስ ይወደኛል። ዛሬም ስበድለው ልጄ ነህ ይለኛል። ዛሬም ስበድለው ልጄ ነሽ ይለኛል።